ኢትዮጵያ ወደ ስኔ በኩል ምን ልርዳት?
ማሽን እምብሮ ይሰራል ነው ግን አያቀዘቅዝም።
እሺ ደንበኛችን ቢጂ አይዲዮትን ይነግሩኛል።
እሺ እሺ፣ ቆይ አንዴ ይኸውልህ ልንገርሽ አስራ አራት አስራ አራት ሰላሳ ስድስት አይደለም አስራ አራት ሰላሳ ስድስት አራት
ከ እንትን ነበር ያገኙት ማሽኑ ላይ የሚለጠፍ ቢጫ ወረቀት
አዎ ቢጫ የደንበኝነት የሚሰጠው ወረቀት አለች አይደል? እሷ ናት ነው
በ text የመጣሉት
በ text የመጣሉት በ text ሳይሆን ይሄ normal የደንበኝነት የነበረን ወረቀት ላይ ነው ያለው።
እሺ ስልክ ቁጥሩን የተመዘገበበትን ስልክ ቁጥር ይነግሩኛል ደንበኛችን?
ስልክ ቁጥር ቆይ ድንገት የስልክ ቁጥር ልንገርሽና እስቲ አንድ ቆይ አንድ ድንገት ተቀያይሮ ስለነበረ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰማንያ ሶስት
ሰማንያ ሶስት ዘጠና ሁለት አስራ ዘጠኝ ወይም pin number ልንገርሽ እንዴ?
ምን አለኝ ደንበኛችን?
pin number ልንገርሽ እንዴ?
ምን አለኝ?
pin number ልንገርሽ? pin number ይቻላል።
እሺ ሁለት ዜሮ ሀምሳ
ሁለት ዜሮ ሀምሳ ዘጠና አንድ
ዘጠና አንድ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ዜሮ ዜሮ ዘጠኝ
እሺ በዚህ ልፈልግሎት ደንበኛችን ይቅርታ መስመር ላይ ይጠብቁኛል ችግር የለም ይታወቃል እኮ ቤቱ ደመሽ
ኬር ግሮሰሪ ነው ከራ ከረ ከረ ከር አዎ
ለሌላ ጊዜ እንዲጠቅሙት BGI ID ዎትን ልንገሮት።
እሺ
መስመር ላይ ያለ ደንበኛችን አዎ፣ አለ።
እያዳመጡኝ ነው።
አዎ፣
ልንገሮት።
አዎ፣ እንግዲህ አስራ አራት
እሺ፣ አስራ አራት አስራ አንድ አስራ አንድ
አስራ ሰባት አስራ ሰባት ዜሮ እሺ
ይሄ ወደዚህ ማዕከል የጥሪ ማዕከል ሲደውሉ BGI ID ብለን ስንጠይቁት እሺ ይሄንን ቁጥር ይናገራሉ ማለት ነው።
እሺ እሺ
እሺ ደምጥኛች እሺ እና እና ታሳውቁልኝ አላችሁ ወይስ እንዴ?
አዎ የልጁን እኮ አለኝ እዚህ አስመዝግብ ስላለኝ ነው። እኛ የልጁን እኮ አስመዝግብና ነው እንጂ አይቻልም ስላለኝ ነው እንጂ ልጁን ስልክ አለኝ በዛ የሚሰራው ልጅ።
አዎ እዚህ ነው የሚያስመዘግቡት እኮ። እሺ በቃ ስለዚህ አሁን ታሳድፍ ያለች ማለት ነው።
አዎ ሀሳብም ቅሬታም ምንም ነገር ሲኖሩት እሺ እዚህ ጋር እየደወሉ ነው የሚያሳውቁት።
እሺ እንደገና
ይቻላል።
ይቅርታ ደንበኛችን መስመር ላይ ስላስጠበቁት ችግር የለም።
በጣም ይቅርታ። የእርስዎ ስም ሙሉ ስም ይነግሩኛል?
የእንትን የቤቱን ስም ንገርሻ ማለት የንግድ ፍቃዱን ባለቤት
እሺ ይቻላል።
እሺ ህግነሽ ይልማ
ግነሽ ይልማ
ግነሽ ይልማ የእሷ ማለት የንግድ ፍቃድ የወጣበትን ቤት ስም ንገርሽ ብዬሽ ነው።
ችግር የለውም። ስልክ ቁጥሮትን ስ- አሁን በደወሉበት ልመዝግበው።
ይቻላል።
እሺ። እ፣ ምን ነበር አያቀዘቅዝም ነበር ያሉት?
አ እንዴት መሰለሽ normally ፍሪጁን አለ ዲናሞዎች ምናምን እንዳለ ይሰራሉ እና ፍሪጁን አያቀዘቅዝም። በቃ normal ውሃ ነው የቀለጠ ውሃ ብቻ ነው እንዳለ ነው ያለው። በረዶ ቀልጦ በቃ normal ውሃ ነው እና አይቀዘቅዝም። ዝም ብሎ መጋል ብቻ ማለት ነው።
አዎ፣ ምንም አያቀዘቅዝም። በደንብ ግን ሰክተውታል። አራት ሰዓት ያህል ኧረ ላይ አይነቀልም አስቻለሽ
እ፣ የሶኬቱ የተበላ ምናምን ነገር ሲኖረው አላ check አድርገውታል።
ኧረ የለም እዛ ቦታ የለም ውስጥ ነው። አይ ስለ ማሽኑ በደንብ ስለ ማሽኗን በደንብ ስለማውቃት ከዛ ሳይሆን ከውስጥ ነው የሚሳካ ነገር አለው መሰለኝ። ለዛ ነው መሰለኝ ያደረገው።
እሺ ደንበኛችን እ፣ ቅሬታውን መዝግቤ ለሚመለከተው አካል አስተላልፈውላታለሁ። ሌላ እሺ።
ምንድነው ነገር አለ?
ኧረ የለም በቃ እኔ እንዳልሽውም ያው ስራም ዛሬም ነገም የሚሰራበት ቀን ስለሆነ ያው እንዲፈጥን ካርችን ውስጥ እሺ እኔ አሁኑኑ እልክልዎታለሁ ወደ ጥገና ክፍል።
እሺ ለእርስዎ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እናመሰግናለን።